hello
ጤና ይስጥልኝ።
አብሮ ይስጥልን።
እቃ check ለማድረግ ፈልጌ ነበር። እቃ ተልኮልን ነበረ እና እሺ እንደደረሰ check ለማድረግ ነበረ።
በማን ስም ነው?
ድል ነሳው ጌታቸው።
ድል ነሳው። ትናንት ደውለሽልኝ ነበረ ከአሜሪካ አዎ ቤት?
አዎ።
አዎ ገና ነው ሰኞ ብዬሽ ነበረ። ሰኞ በቃ ቅድ ነገ ወይ ሰኞ ነበር ያልሽኝ።
አዎ አዎ ዛሬ አልገባም እ ዛሬ አልገባም።
አልገባም።
አዎ ዛሬ አልገባም። ምናልባት ሰኞ ወይ በዛ በሚቀጥለው ሳምንት ሊገባ ስለሚችል
okay ወይ ደውሉ ወይ እንደውላችኋለን።
በጣም አሪፍ። በቃ ሰኞ ደውዬ ያለውን ነገር check አደርጋለሁ።
እሺ እሺ እሺ እሺ። መልካም ቀን ይሁንላችሁ።
እሺ እሺ አመሰግናለሁ።